ሁለት ኤል እንቅድመኛ ቤት ትንሽ ቆየች።
ቅድስት ሰማንያ አምስት አርባ ሶስት ሰማንያ አምስት አርባ ሶስት ለቤርሳቤ ነግሬያት ነበር።
ለቤርሳ ነግራት ነበር።
እም ረስታው ነው ወይስ ወጣ ነው?
ማን ነው ስም?
ቡሽራ ቡሽራ እም ምን ነበር ያልካት?
አይ የሞተረኛ ነው ጨርሻለሁ ብሎ የሞተረኛ ነው ጨርሻለሁ።
ብያት ነበር።
ኮምፕሊት አልተባለም እንዴ?
አዎ አልተባለም። ለዛ አልተባለም። እሺ ይባል እሺ ይባልላት።